ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ብር ተይዝ ነው ነበር ብር ሄሎ
ሄሎ
ሄሎ፣ አቤት ምን አሉኝ?
withdraw ሳደርግ የሆነ ብር ቀርሶት የነበረ አልገባልንም እስካሁን ትነ እሺ አርብ ዕለታ ነው ምናምን transaction history የሚለው ላይ screenshot አድርገው ቴሌግራም ላይ ላኩልን። ትራንዛክሽን ሂስትሪው
ትራንዛክሽን የሚለውን transaction history የሚል አለ እና ያስተላለፉበትን እዛ ላይ ያገኙታል። እሱን እ።
screenshot አድርገው ቴሌግራማችን ላይ ላኩልን።
እሺ በየትኛው ሁሉ ስፖርት ምናምን በሚለው ሰባ ስምንት አስራ ስድስት ሰላሳ ዜሮ አዎ ስድስት በሚለው ነው?
አዎ እሺ አሁን ላከው አዎ ላከው።
እሺ